አስራ ሁለት ቤት ሰላሳ hello hello
እ፣ አንደኛው ይመስሉታል?
አዎ፣ አንደኛው ስልክ የነበረው እኔ ጋር አና- እንትን የነበረው ዜሮ ዘጠኝ ሀያ ዘጠኝ እሺ ሀያ ዘጠኝ ሀያ ሀምሳ ሰባት ነው።
ሀያ ዘጠኝ ሀያ ዘጠኝ ሀያ ሀምሳ ሰባት ይሄ ትናንትና ደውሎ ያወራሁት በዚህ ስልክ ነው።
አይደለም ከዚህ በፊት የነበረ ያልኩሽ ሁለት ያ- የዛ- የትናንትና አሁን የዛሬው አሁን delivery ያደረገልን ልጅ ነው የነበረው።
okay ዛሬ ይሄኛው ደወለሉ ከዚህ ነው የሚለው።
ያሉ ስልክ ቁጥር ነው።
አይደለም አሁን አይደለም?
text ኡን እየጠበቁ ነው። አላኩልኝ ይሄኛው ሁለቱን አይደለም ከዚህ በፊት አናግሮኝ የነበረ ያልኩሽ ነው ለመደወል ብዬ complain ለማድረግ ይሄ ትናንትና ከዚህ በፊት ማለት ነው።
ነው።
ይሄ አንዴ hold ታደርግልኝ አንዴ
ኮልድ ላድርገው